ትምህርት ቤት ሄሎ ኮም እንርዳዎች ዜግ ጤና ይስጥልኝ እማ አሁን አናግሬሽ ነበር አንቺን ነው ሁን ያንቺን እየነገርኩልሽ ነበር ዜግ አንድ አገ- እ?
አገናኝሽ አንዴ ቆይ ጠብቂኝ እሺ እሺ ጄም ሄሎ ወይ እ፣ ሰላም ነው እግዚአብሔር ይመስገን አለን። የት ነው እናንተ? ሀረር ሀረር አዎ እስጢፋኖስ ጋር ነው?
እ?
እስጢፋኖስ ነው?
ማን ጋር ማን ነው agent ኡ ስም?
እስጢፋኖስ ነው ግን ሞቢል ኦኬ ሱቁ ሞቢል ግን እስጢፋኖስ ጋር ነው።
አዎ ቤት ማለት ነው እሺ እሺ እሺ። መቶ ደርሳችሁ ነው?
እ?
ሽያጭ አዎ።
መቶ ደርሰሽ ነው?
አዎ እሺ መሰለኝ እሺ፣ በቃ እሺ። አሁን እንከፍተዋለን። ይቅርታሽ።
እሺ እናቴ እሺ እሺ እሺ።